እኔ ነው የምወደው።
እንትን ትናንትና ትንሽ ነገር እንትን ሁሉ ስፖርት ምናምን እንትን ተሳክቶ ነበርና አልገባልኝም ብሩ።
ብሩ አልገባልኝም።
አዎ
የትኛው ብር ነው ያልገባሎት? የትኬቱ
የትኬት አለ ኦንላይን
እኮ ምኑ ነው የትኬቱ ነው ያልገባሎት?
የትኬት ሳይሆን የተሳካ አሁን ሁሉንም ጨዋታ አልፎ win ሆኖ እያለ ብሩ ግን አልገባም ወደ እንትን ወደ account ወደ ሁሉ ስፖርት pro
የትኬት ቁጥሩን ይዘዋል?
ትኬት ኦንላይን ነው ልንገርሽ ቁጥሩ አዎ አውጥተው ይደውሉ ካለ
ልንገርሽ አየር ላይ እዛ ስላለው እ እሺ ንገሩኝ። ደንበኛችሁ
እሺ ስልሳ አንድ ስልሳ አንድ
ሰባ ሁለት ሰባ ሁለት
ሰላሳ አንድ
ሰላሳ አንድ ዜሮ አራት ሰላሳ አንድ
ስልሳ አንድ ሰባ ሁለት ሰላሳ አንድ ዜሮ አራት ሰላሳ አንድ እ በኦንላይን የተጫወቱት አዎ ኦንላይን ነው።
አስተላልፍ ይሎታለሁ። በትዕግስት ይጠብቁ።
እሺ